Hello.
Hello, hello. Hello.
Hello.
ነው
አዎ እ- ሰላም ነው።
ቤተሰቤት ሰላም ነው።
እ፣ በዚህ በስት ቤት ውስጥ ከቀደም ከሲቢ ብር ዲፖዚት ዲፖዚት መቶ አድርገሽ ነው?
ሀምሳ ብር አስገብቻለሁ። ከዛ ምን የለም ውስጥ።
መቼ ነው
ሄሎ መቼ ነው ያደረከው deposit?
hello፣ መቼ ነው deposit ያደረከው?
ዛሬ ጠዋት እሺ ቁጥር ከየቱ ነው? ዜሮ ዘጠኝ አስራ ሶስት ነው።
አስራ ሶስት ነው።
እሺ ሰማንያ ስድስት ሰላሳ ሶስት ዜሮ ስምንት
አዎ ይሄ መቶ ያንተ ሀምሳ ነው?
ብር አዎ።
እሺ አንዴ check ላድርግ፣ ልጠብቀኝ።
እሺ እሺ
የትኛው ነው ዘጠኝ ብሎ የሚጀምረው ነው? ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ሰባት አይደለም፣ ሁለት ቁጥር ነው ያለው ዘጠኝ ብሎ እ።
የሚጀምር እና ዜሮ ዘጠኝ ብሎ የሚጀምር ሄሎ፣ እይ፣ ሄሎ
የትኛው ነው?
ከ- ከአስራ ሶስት ወጥቷል sister
እሺ በቃ እሺ፣ አንዴ ጠብቀኝ።
የትኛው አካውንት ነው ገባ ይሄ ብር?
አንዴ ጠብቀኝ።
እሺ
ሄሎ ሄሎ
ትላንት ነው deposit ያደረግከው ወይ ዛሬ?
ዛሬ ዛሬ አራት ሰዓት ወይ ሶስት ሰዓት እዛ እኮ አካባቢ ሌላ ቁጥር አለክ እዚህ ላይ ምንም እያሳየኝ አይደለም። ሌላ የቤት ቤት ቁጥር አለክ?
በ- በ- ዜሮ ሰ- ዜሮ ሰባት አልገባም
አሁን እኮ ያልከኝ እኮ በዚህ ቁጥር ነው እኮ ነው ያልከኝ ዜሮ ዘጠኝ አስራ ሶስት ሰማንያ